ጤና ይስጥልኝ ፋሪስ hello hello hello hello
ፋሪስ
hello
ከዊፕላስ ሶሉሽን ነው የምደውለው።
ምን አልሽኝ?
ከዊፕላስ ሶሉሽን ነው የምደውለው። እኛ application ላይ ተመዝግበው ነበር።
okay። አዎ አዎ።
እንደ አሽከርካሪ ነው እንደ ተጠቃሚ የተመዘገቡት?
አይ ዝም ብለን እንደ ተጠቃሚ ነው የተመዘገቡት።
እሺ ተጠቃሚ ከሆኑ ዊፕላስ ሶሉሽን user ነው የሚለውን ነው ማውረድ ያለቦት። አሁን እርስዎ የተመዘገቡት አሽከርካሪዎችና service የሚሰጡ ድርጅቶች የሚመዘገቡት ላይ ነው።
መልካም።
እሺ user Play Store እና App Store ላይ ዊፕላስ user ሶሉሽን የሚለውን በማውረድ መጠቀም ይችላሉ። app ኣችን ላይ አርባ አራት service ኦች ትራንስፖርትን ጨምሮ እና ሶስት መቶ ሀምሳ game ኦች አሉ። እሱን ይጠቀሙ እና አሁን ላይ ደግሞ አሸናፊ የሚያደርጉትን referral code አግኝተው ኢንቫይትን በማድረግ እ፣ ውድድሩን መቀላቀል ይችላሉ።
መልካም።
እሺ መልካም ቀን ይሁንልዎት።